hello
ስፖርት ነው። እባክዎ ምን ልርዳዎት?
አሁን ብር ሁለት መቶ ብር deposit አድርጌ አንተ ከቴሌ ብሬ ላይ ቆርጧል። ወደዚህ ግን አልገባልኝም።
እሺ ከቴሌ ብር ላይ የተላከሎት message አለ አይደል?
አዎ እሱን screenshot አድርገው ቴሌግራም ላይ ላኩልን።
ዝም ብዬ
አዎ ቴሌግራም ላይ ላኩልን። ስልክ ልስጦት የቴሌግራም
ለ- እዛው እላዩ ላይ ያለው አይሆንም።
እሱም ይሆናል። አዎ
okay እዛ ላይ እንትን ብል ወዲያው respond ታደርጉኛላችሁ።
አዎ ጠዋት ወዲያው ጣብኝ በእናትሽ።
screenshot አድርገው ነው የሚልኩት።
እሺ